ለኦንላይን እየሰራው ነበረ እንትን ወደ account ያላስገባኝ ብሎ እና ኦቲፒ ሲመጣልኝ ካኖት ቢ ኢምፒቲ ኦቲፒ ነው ምናምን ይለኛል።
OTP አስገብተው እንደዛ ነው የሚለው።
የሚመጣውን message paste አድርጌ ማን ነው ኮፒ አድርጌ paste ስለው አይጨርስልኝም።
ቁጥሩ ራሱን አንብባ አይጽፉትም እንዴ? ለምን copy paste ያደርጋሉ?
ኦኬ አንብበን ነው ምን መሙላት ያለብን እንዴ?
አዎ
ነው እንደዛ ልሞክርሽ።